ሄሎ ሄሎ ሄሎ ሰላም ነው እንዴት ነው ወንድሜ?
እንዴት ነህ? ሰላም ነው አይደለ?
ያ አለን ከቤስት ጌምስ ነው የምደውለው ፋንታሲ።
ፋንታስት ነው። አዎ ወንድሜ።
አዎ እሺ፣ እንትን ላይ ግሩፕ ላይ ደግሞ ጽፈህ ነበር አይደለ? ቤስት ጌምስ ቻት ላይ
የግሩፕ የኔ የኔ ሶማል ነው ከወደደ ያ ትንሽ ትንሽ ታውቃለህ አማሪ ኦኬ ኦኬ ዩ ራይት ኦን ዘ ግሩፕ ራይት
ግሩፕ ዘን ሾይንግ ሃው መኒ money 500 ብር 500 ብር yeah 500 ብር I will send you the book okay
አዎ እሺ እሺ ወንድሜ I will send you the book check it okay እሺ እሺ